Hello.
Ja,
Nicht. Ah,
ja,
ደህና ነህ?
አለሁ።
እ ገባ እንዴ? የት የት?
የት እናንተ ይላል?
እኔማ የለውም ወደ ሌላ ቦታ ሄድኩ። አልፈልግም አልመ አልመጣም አላልኩም?
እና ለምን ትደውላለህ?
አይ ምን አስበህ ነው አልመጣም ያልከው የሚለውን ድምፅን ለመስማት ነው።
እሱ አይመለከትም። ምን አገባችሁ?
እንዴት ነው የማይገባኝ? እንዴት ነው የደወልክበት
በቃ እሺ፣ ሌላ ምክንያት የለኝም።
ምን
ሌላ ምክንያት የለኝም። እ
ጦራ
አዎ፣ ተለያይተናል
ሚስት ጋር ነው
እ
ከሚስት ጋር ነው የተለያየው።
ከዛ ነበርኩኝ ሄድኩኝ። በቃ አ
እና ለምን ትደውላለህ? አሁን የእኔ ጥያቄ
ነው እንዴ? ኦኬ ኦኬ፣ በቃ ቆይ ልትያውሽ።
ከተለያየ ለምን ትደውላለህ ነው።
እሺ እሺ እሺ፣ መሄድ ልታሳውቅ
አ
ጎተር ስላ ከፈለክ ምን አገባኝ እኔ እ?
እንደዛ እንደዛ ልሽ። አይ ጥሩ ነው፣ ጥሩ ላይ ማለት ነው።
ጥሩ ላይ ነህ፣ ጥሩ
ወደ ላይ ነህ።
እኮ ነው ጎንደር ግባ የምልህ
የዛሬው ትምሮ ይህንን ነበር እንትን የሚለው
እ?
ይህን ነበር እ፣ ሲያ- ይህን ነው ሲያስተምሯቸው አሉት።
አባት አድ- የመጣው ነው እ
አድዋን አስመርቄ የመጣ ነው ነው እንዴ?
እና
አይ ምርጥዬ ነው። አሪፍ ነው። አሪፍ ነው። አሪፍ ነው። አሪፍ ነው። በቃ በኋላ ላይ እደውልልሻለሁ። ታስፈልጊኛለሽ ስመለስ ስመለስ እደውልልሃለሁ።
አሁን ካልመጣ እንዳትደውል።
ኧረ አሁንማ አልመጣም። አሁንማ ወደ ጀሞ እየሄድኩ ነው።
ወላ እንዳትደውል።
ኧረ ራስህ እኮ ነህ ያጠፋው። ይዤ ልሄድ ነበር። ና ታች ጠብቀኝ አልኩህ። እዛ ስመጣ የለም። ከዛ በራብሽ። ስመጣ የለም። ከዛ በራብህ።
የት መጥተህ
ታች ጠብቀኝ አላልኩህ?
መጥተህ ወደ እ እ መጥተህ ነበር ሄደ ያለኝ
እ ማን አለ?
አብድ
አ
አብድ
ቆራረጣል። እባክህ ኔትወርኩ ላይ ቆመበታል። ቻው በቃ